Hello ጤና ይስጥልኝ ቤተሰብ እስራኤል ነኝ። ባኮ ምን ልርዳው?
Hello ጤና ይስጥልኝ። እንትን የጨዋታዎች ስፖርት Best Bet ላይ እሺ ጨዋታዎች አሸንፌ እንዴት ገንዘብ ማውጣት እንደምችል ልጠይቅሽ
እንዴት እንዴት እንዴት ልጠይቅሽ ነ- ልጠይቅሽ ነበር ገንዘብ እንዴት ለማውጣት አሸንፋለሁ።
withdraw ማድረግ ነው step ኡን ነው የፈለግከው?
አዎ ስልክ ቁጥሩን እሺ ቴሌግራም ትጠቀማለህ?
ቴሌግራም አዎ።
እ እሺ እንደዛ ከሆነ እ፣ ቴሌግራማችንን ታውቀዋለህ አይደለ? እዛ ላይ Hi ራሄል በለኝና እልክልሃለሁ። እሺ step ኡን እንዴት ማውጣት እንደምችል
በዚህ ቁጥር ነው ወይስ በዛኛው በ አይ በዜሮ ዘጠኝ ዜሮ ሶስቱ ልንገርህ ቁጥሩን አዎ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት አዎ እዚህ ላይ Hi ራሄል በለኝና እልክልሃለሁ step ኡን።
እሺ እሺ እሺ መልካም እሺ